ሰላም ነው። ከኮምቦልቻ ባህር ዳር በረራ ይኖራል? እናት
ከኮምቦልቻ ባህር ዳር
አዎ፣ እሺ። ለመቼ?
ለቅዳሜ
እሺ። ሌሎች እንትን ለአርብ ለአርብ ቅዳሜ ነው መድረስ የምፈልገው እና ለአርብ አለ ለአርብ እሺ፣ እሺ። check ላድርግሎት።
ሸርታን ሸታዝና ታውቂ
አይዝጉት ስልኩን
እ ስልኩን አይዝጉት። አይቼ አሁን ነግሮታለሁ። ከኮምቦልቻ ባህር ዳር ነው አይደል ያለኝ? እሺ ለአርብ ከኮምቦልቻ ወደ ባህር ዳር አለ። አዲስ አበባ ላይ ያቆማሉ።
አዲስ አበባ ላይ ትራንዚት ብቻ ነው ያለው።
ትራንዚት ብቻ ነው ያለው፣ ቀጥታ flight የለም።
ተጀምሯል የሚባለው ሰፈር ማለት ነው።
ወይ further notice ሊኖር ይችላል እንጂ አሁን ላይ ያሉት flight ኦች ላይ የለም።
እ፣ እዛ ነበር የፈለኩት እሺ።